hello አቤት hello አቤት አቤት ይሰማል። hello አይሰማም?
ይሰማኛል። withdraw with- withdraw ያልኩት ብር አልደርስ አለኝ።
ዊዝዶ ያደረኩት ብር አልደርስ አለ።
አዎ፣ ስድስት መቶ ደውለው ነበረ።
ከዚህ በፊት አዎ፣ እሺ ዜሮ ዘጠኝ ስንት ነው? ባ- የቤት ቤት ቁጥሩ ሀምሳ- ሀምሳ ሶስት ሀምሳ ሶስት እሺ ስልሳ ሁለት ስልሳ ሁለት ሰማንያ ሁለት ዘጠና ሁለት ሰማንያ ሁለት ዘጠና ሁለት አዎ፣
እሺ አባቴ ይኸውልህ ከአንዴም ሶስቴ ሶስት ጊዜ ነው ላ- ኮንትን የተደረገልህ እሺ አዎ።
እ፣ ያሳወቅንልህ ወደ ሳይንስ ፒ ያሳውቀንልሃል እሺ እሺ ስለዚህ ትንሽ ቆይተን ቼ- ትንሽ ቆይተ ቼክ አድርገው እነሱ ኦልሬዲ የሲስተም ችግር ስለገጠማቸው ለዛ ነው እስካሁን ድረስ እ፣ ብዙ የሰው የብዙ ሰው ትራንዛክሽን ስለተስተጓጎለ ነው እም፣ በተራ በተራ እየመለሱ ስለሆነ ትንሽ ቆይተ ቼክ አድርገው
እሺ ሲገባ አደርገዋለሁ።
እኛም ራሱ confirm እናደርግልሃለን እሺ እሺ እሺ እስቲ ሌላ ሌላ ሁለት ስለሆነ ግን check አድርግልኝ አንዴ ኮ ስድስት መቶ ብር አይደል
ዜሮ ዘጠኝ ሌላ ነው ይሄ አ ሌላ ነው
ስንት ብር ነው
አምስት መቶ እና ሶስት መቶ
ዛሬ ነው
ማ- ማታ አ ዛሬ ዛሬ ማለት
እሺ የቤት ቤት ቁጥር አንዴ ጠብቀኝ አባ አንዴ ጠብቀኝ እሺ ዘጠኝ
አስ- ዜሮ ዘጠኝ አስራ ሶስት አስራ ሶስት እሺ
ዘጠና አራት ዘጠና አራት
እ፣ ሰማንያ ዘጠኝ ዜሮ አንድ ሰማንያ ዘጠኝ ዜሮ አንድ አ፣ ሰማንያ ዘጠኝ ዜሮ አንድ አዎ እኮ ሰማንያ ዘጠኝ ዜሮ አንድ አይደል አ
ስንት ብር ነው ያልከኝ አም- አንድ ቦታ አምስት መቶ አንድ ቦታ ደግሞ ሶስት መቶ deposit ነው አ
አንዴ ጠብቀኝ እሺ አባ ሲስተም ሎድ እያደረገ ስለሆነ እሺ
እሺ ሶስት መቶ ብርና አምስት መቶ ብርን አላሳወቅንልህም አ አላሳወቅንልህም አባት
ደርሶኛል አይ አላሳወቅንልህም ወይ deposit ነው አይደለ ወደ ራስ ወደ ቤት ቤት account ነው ያስገባው withdraw- draw ብዬ ነበረ
ማለት
ወ- draw draw ማ- ማለቴ ነው withdraw ነው ያደረከው አ
deposit ነው ወደ ቤት ቤት ነው ያስገባው አባቴ ወይስ አስወጥተህ ነው ከቤት ቤት ከቤተሰብ ለማስወጣት ፈልጌ ነው ወደ ሌላ ስልክ እሺ ይህንን አላሳወቅንልህም አይደል ወይም ይሄም ይሄን case አልነገርከንም ከዚህ በፊት አይደል አ አ ዛሬ
እሺ እሺ አባ እናሳውቅልሃለን እሺ ሁለቱም pending ላይ ነው የሚለው የ process ላይ እንደሆነ ነው ሁለቱም የሚያሳየው አ ስለዚህ ለሳንት ፔዎች እናሳውቅልሃለን አባ በሳንት ፔ ነው ትራንስፈር ያደረከው ሳንቲም አይ ነው ሳንቲም ስልክ ይኖራል
አዎ አለ
ስጭኝ
እሺ
እሺ
አንዴ ይቅርታ እሺ ምንም ችግር የለውም
እሺ ዜሮ ዘጠኝ ሰባ
ሰባ አርባ ሰባት አርባ ሰባት አርባ ሰባት
ድጋሚ አዎ አዎ እሺ።
ከዛ አየህ?
አስራ ስድስት አስራ ስድስት አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ምሽት።
እሺ መልካም ጊዜ።